አልጣ
hello ወይ ሰላም አልገቡም። አሁን እንትኖች support አለ።
እነማን?
አይ አሁን ሁለት ተኩል ነው እንትኑ ይገባሉ ብለሽኝ ነበር።
ይቅርታ ማንን ነበር? እኔ አላወራሁም ብሻይ እ ብሻይ እኮ ማንን ነው የፈለግከው የነበረው?
አይ ፕሮግራም ልናሳድን ነው እንትን ፕሮግራም
ከየት ነው የምደውልልህ?
እ ከየት ነው የምደውለው?
አዳማ አዳማ ማን ልበል አንተን?
ብሻይ
እሺ የምን ፕሮግራም ነው?
አዲስ ነው አዲስ ጀምብ ነው የሚሆነው።
አሀ እኮ ገና አዲስ agent ለመሆን ነው ለማስያዝ ኧረ አይደለም ፕሮግራሙን እንትን እንዲል ነው እንጂ እንዲጫን ነው ምናምን ነበር እንጂ ኦ እሺ አንዴ ጠብቀኝ እሺ ጂዬ አንዴ
hello፣ ወይ አቤት። እሺ፣ እንዴት ነህ?
ሰላም አለ።
እንደ
እሺ፣ ጨርሰልክ?
ምኑን
install አድርግ ግራፊክሱን ብዬሽ ነበር እኮ ትናንትና።
አላክሽልኝም እኮ ጠራል ቴሌግራም ላይ ልክልሃለሁ ብለኝ አላክሽልኝ link ኡን አ፣ okay፣ የላችሁም ነበረ። Dell እኮ ራሱ ይሰጣል እና እሺ፣ እልክልሃለሁ።
እና ደግሞ ግን እዚህ ጋር ማለት ነው display ግን አብሪት ምናምን አልቋል። አብሪት ብሎ እንትን ብሏል። ወይ እስኪ ሞክረው፣ እንሞክረው።
ቤሪ ዲስካ ውስጥ አንዴ እንትን ብለልሽ እና እሺ፣ በቃ እሺ፣ እሺ።
ግን እዚህ ጋር የዋራ አብዴት ይላል። ዊንዶ አብዴቱ አብዴት ይላል።
እስኪ በቃ እሺ፣ እሺ፣ እንሞክረው። እናንተ ላክልኝ እንዴት ትንሽ ክፈተውና ካርድ ዘጋ ነው መሰለኝ።
እ
ስልኬ ካርድ ዘጋ ነው መሰለኝ።
በቃ እስኪ እንትን በለው እኮ ላክልና በኢንዴስክን ቤት እንሞክረው። እሺ፣ ኤኒ ዲስክሽ ላብራዎች አዎ፣ አዎ፣ አብረን